ሰላም ፍቅር ነኝ
ፍቅር ወይ በማርያም እምቢ እንዳትይኝ እነ ቅድም አይ ለካ አሉሽ አይደል እሱም ቅድም እንዳልሽ ወይ ተቃራኒ order ይዤ ነው ተቃራኒ order ይዤ እሺ ሁለቱንም ንገረኝ
እነግርሻለሁ ቤት ሀምሳ ዘጠኝ ሰማንያ ሶስት እና ስልሳ አስራ ሶስት ሀምሳ ዘጠኝ ሰማንያ ሶስት እና ስልሳ አስራ ሶስት ስልሳ አስራ ሶስት አ
ስልሳ አስራ ሶስት የትኛው ነው እሱ የጣላ- ፈልገው ስልሳ አስራ ሶስት ነው አሁን ተያዘ አሁን ተያዘ
እሺ ቆይ አልከፈተልኝም በፈትሽ ፈት ፈጠን በል በይ ሁለቴ እንደዚህ አይ- አይወጣልም ተብዬ ሁለት ቦታ ሄጃለሁ ዱቄት ሆኛለሁ በእናትህ ይኸው አይወጣም ማን እንዳይለኝ ነው አሁን ሀያት እሺ አያቱ ቆይ ነኝ አንዴ።
እባክሽ
ሀያት አውቄሃለሁ አሁን አወኩህ እኮ
አወቅሽኝ አሁን ስለከፈተልሽ በድምፅ- በድምፅማ መቼም መታች ማንሽ
እሺ መቼም በድምፅ ከአባባ የምታውቂኝ ወደ-
እሱን ተይው እሱ እሱ አውቃለሁ።
እሱ እንድሰ- አይደለ አውቃለሁ ለነገሩ።
አ- አይደለ ያኛውን እሺ፣ በእናትሽ ከድሬ ያኛውን መጽሐፍ ሳፋሪ አይደለ?
አ እሺ አንዴ ጠብቀኝ። አቤላ
አቤት እንደም እምቢ ብሎኛል እሱ
ሄላየት አ አይወጣም አለ አቶ ትሬላለሽ አዎ እንደሱ ነው የሚባል ቴንኪ ቴንኪ ቻው እሺ ቻው